hello አመቻ
አቤት፣ እንዴት ነሽ?
ሰላም ነው አለሁልሽ።
አለን።
የሁሉም ብር ገብቶባቸዋል። የዳዊት ብቻ ነው ያልገባበት።
የማን ዳዊት
ዳዊት የሚልክልሽ ነበር እንዴ?
ወይ ልንገርሽ፣ የእንትና ሌሎቹ አላቸው።
አርባ አርባ አምስት አስራ ስምንት ስንት ነው የዳዊት ያልሽው?
ዳዊት አርባ አምስት ሀያ አንድ ዜሮ ዜሮ
ኧረ ገብቶበታል።
የለበትም balance ዜሮ ነው የሚለኝ።
ኧረ እባክሽ።
እውነት ይኸው አሁን እሺ check አለ እሺ እሺ፣ እሺ በቃ